ጤና ይስጥልኝ ማን ይባባ
ሰላም ነው። እና እንትን መኪና ፈልገን ነበረ።
ምን አይነት መኪና?
አባዱላ ላይ ይገኛል። በባንክ ያለው የትኛው ነው?
ባንክ ያለው አባዱላ ይኖረናል። አንድ ሶስት ነጥብ ሶስት የሆነ አባዱላ አለን።
ማለት ሞዴሉስ
ሁለት ሺህ ሰባት
ስ- እሺ፣ ስንት ነው ባንክ ያለበት?
ባንክ አንድ ሚሊዮን ይወጣለታል።
ሌላ ሻርክ ይኖራል?
ሻርክ ይኖረናል። አ- ዲፎርዲ ነው ያለን። ዲፎርዲ በዲፎርዲ ይመችዎታል? ሻርክ ያልሆነ እ?